ሄሎ ጤና ይስጥልኝ ቤስት ቤት
ራሔል ነው።
ራሔል አዎ በነ የእሷ ቴሌግራም ላይ ላኩት የሆነ ቅድም እንዴ ጠብቀኝ። ራሔል ራሔል ማን ልበል? ቴሌግራም ላይ ስምህን ይቅርታ።
የቤስት ቤት ትራንስፈር ያደረኩት ወደ ከሲቪቪል ወደ ቤስት ቤት እሺ ልክል ይሻለሁ በለው።
እም፣ ቴሌግራም ላይ ስምህ ማን ነው?
ቴሌግራም ሙስጠፌ መሀመድ ሙስጠፌ መሀመድ።
እም፣ ቆይ እስኪ አንዴ እየልኩት ነው። አንዴ ሙስጠፌ ብለህ ትልክልኛለህ ቴሌግራም ላይ። ይቅርታ
እሺ ሙስጠፌ ነኝ ብለህ ላክልኝ። እሺ
እሺ። አልገባም።
እ፣ በሲቪ ብር ዲፖዚት ነው አይደለ?
አዎ እሺ ኢንፎርም አድርገናቸዋል ሻፓዎች እና እስኪ መልሱልን እየጠበቀ ነው። ሲቢኢ ትንሽ የሲስተም ችግር አጋጥሞት ነው።
እና ልጠብቀው።
አዎ ጠብቀው፣ መግባቱ አይቀርም። እየተስታ- እያስታከሉ ነው።
እሺ።
እሺ አመሰግናለሁ።